ጤና ይስጥልን። Best Bet ቤቲ ነው የምልደው።
ከእንትን ላይ ከ Best game እንትን ላይ ወስዶ ያልኩት ብር ትላንትና ማታ እስካሁን ድረስ አልገባልኝም።
በሳንቲም Pay ነው የነበረ አ- ያስተላለፍከው?
አ- አዎ እሺ፣ ሳንቲም Pay ትንሽ withdrawal ችግር ስላጋጠመው ነው።
አ?
ይስተካከልና ይገባልሃል። እሺ፣ እስከ ስንት ሰዓት እንጠብቀው?
እሱን እርግጠኛ መሆን ወይም አልችልም፣ ግን ዛሬ ወይም ይገባል።
ተመላሽ እንደዚሁ በተመ አ- አይ እንደዚህ process ስለሆነ ተመላሽ- ብር መመለስ አ?
ስለማይችል ነው።
አ?
process ላይ ያለ ብር መመለስ ስለማይችል ነው። እሺ፣ Okay፣ okay፣ ለዛ ነው።
Okay።
ይገባልሃል፣ ችግር የለውም።
Okay።
እሺ፣ እሺ።